hello ሰላም ጤና ይስጥልን። ብስራት
ብስራት አይደለሁም።
እም፣ እሺ እ፣ አሽከርካሪ ነክ ብለን የደወልነው እ፣ በ marketing ኤጀንቶቻችን ምዝገባ አድርገን ተመዝግቦ ነበረ።
ምን ላይ ዊ ፕላስ ከ- የምደውለው ከዊ ፕላስ solution የቴክኖ የ transportation አገልግሎት ነው።
ወይ እኔ እንኳን አልተመዘገብኩም። አማዬ okay እሺ፣ አሽከርካሪም አይደሉም።
አሽከርካሪ ነኝ ግን አልተመዘገብኩም።
እሺ እ፣ ስለዚህ ፈቃደኛ ኖት ል- ብነግሮት እዚህ ጋር ስልክ ብስራት ለማ ብሎ አይ በስህተት ነው ዮናታን ነው የኔ ስም።
እሺ ራሴ እችላለሁ።
ዮናታን አሰፋ
አዎ እ፣ ያንጎ ነው የምትይኝ?
አይደለም። ዊ ፕላስ ያንጎ አይደለም። ዊ ፕላስ አዎ።
የ transportation አገልግሎት ነው። በ marketing ኤጀንቶቻችን ምዝገባ አድርገን አሽከርካሪዎች ተመዝግበው ነበረ። የስም አይ።
ስህተት ሊሆን ይችላል። okay እሺ፣ ከተመዘገበም ካላስቸገርኩሽ ብታ- ብትሰርዢኝ ደስ ችግር ይለኛል።
የለም። እሺ እሺ እባክሽ እሺ እሺ እሺ።